Hallelujah. ስንቱን ተሻገርኩኝ፣ ስንቱን አለፍኩኝ፣ ውድቀቴን ያሰበው መቼ ሳቅብኝ፣ ጌታዬ በእጁ ይዞኝ በተወጋው እጁ ይዞኛል ጌታዬ፣ በደማለኝ እጁ ይዞኛል ጌታዬ፣ እጁን ለእኔ ሰለለ ኢየሱስ ጌታ ነው። እንኳን ጌታ ምድራዊ አባቴ እንኳን ጌታ የሥጋ አባቴ እንኳን ጌታ ወላጅ አባቴ ይዞኛል ሆይ በልጅነት የላዩማ የሚወደኝ የሰማዩማ የሚያፈቅረኝ ኢየሱስማ የሞተልኝ አንዴ ይዞኛል ለልቅዬ እልልታ ይሰማ እስኪ አቤት አቤት አቤት አቤት አቤት አቤት አቤት ሩቅ ሩቅ የሚያሳየኝ ሩቅ ሩቅ የሚያሳየኝ ማዶ ማዶ የሚያሳየኝ እጄ በእጁ የያዘኝ ትደርሳለ ከግብ ያለው ትደርሳለ ወደ ዘመርከው ትገባለ ወደ አወራኸው ያለኝ ጌታ ኢየሱስ ነው ሩቅ ሩቅ የሚያሳየኝ ማዶ ማዶ የሚያሳየኝ እጄን በእጁ ትደርሳለ ከግብ ያለው ትደርሳለ ወደ ዘመርከው ትገባለ ወደ አወራኸው ያለኝ ጌታ ኢየሱስ ነው ምንም በሌለበት ምድረ በዳ ላይ እንተናገረኝ ጌታ ከሰማይ ጥቂቷን ነገሬን በባዶ ቦታ በዛ ደስ ይለኝ የቀባይ ጌታ ሰርቻለሁ ሰርቻለሁ የጌታ ቤት ሰርቻለሁ ምንም በሌለበት ምድረ በዳ ላይ ምን ተናገረኝ ጌታ ከሰማይ ጥቂቷን ነገሬን በባዶ ቦታ በዛት ደስ ይለኝ የቀባይ ጌታ ሰምቻለሁ ሰምቻለሁ የጌታ ድምፅ ሰምቻለሁ እንዳወራኝ እንደሰማሁ ወደ ግቤ ወደ ታየልኝ እሄዳለሁ እሄዳለሁ ኢየሱስ ያድናል ተገናኝተው እጅግ ስለፈሩ ናቸው ሁኔነኛ ተብሎ ሊቀበሉት ወደው ወደ ታንኳቸው በመንገድ ሳይገሱ አደረሳቸው ወዳጅ የሆኑት ጌታ ናቸው ባህር መሃል ላይ ደረሰላቸው እየተራመደ እየተራመደ በማዕበሉ ላይ እየተራመደ በችግሬ ላይ እየተራመደ በአስፈራራይ ላይ እየተራመደ ጠላቴ ራስ ላይ እየተራመደ በባህሩ ላይ እየተራመደ በጨነቀኝ ላይ እየተራመደ በፈራሁት ላይ እየተራመደ መጥቷል ኢየሱስ የሰው ሰው አንድ ሰው የለለለለ የለለለለ በማዕበሉ ላይ እየተራመደ በጨነቀኝ ላይ እየተራመደ አስፈራራኝ ላይ መቷል ኢየሱስ እየተራመደ ጠላቴ ራስ ላይ እየተራመደ በችግሬ ላይ እየተራመደ አስፈራራኝ ላይ እየተራመደ መቷል ኢየሱስ ታጌታል አንድ ሰው Porta di Jesus, ma ne qua se non male. Un fini gira male, poi ci tira male, e poi ci gira male. Porta di Jesus, quella qua se non male. Un fini gira male, poi ci tira male, e poi ci gira male. Dove va? Dove va? Poi c'è, dove va? ዋካዮ ናቡካዲራ አርከሳንና ከኮ ቀሜራ ነንዴማ ነንዴማ ወይቻ ነንዴማ ዋዮ ናቡካዲራ አርከሳ ቀሜራ Masikillensi un targamo dubatin debisu karada mata Isha koyada kenem bisu Atina o chinjifta wagni wakuta Masikillensi un targamo dubatin debisu karada mata Isha koyada ke Atina o chinjifta wagni